hello ሰላም ጤና ይስጥልኝ በንኪ ስም ይስጥልኝ ሄሎ
ጤና ይስጥልኝ ሄሎ ሰላም ነው ወይ?
እግዚአብሔር ሰላም ጤና ይመስገን።
ይስጥልኝ። አለ live እያየን ነበር አሁን ፕሮግራማችሁን እሺ እና በዚህ በ virtual autism ጉዳይ
okay ሀሳብ ለመስጠት ነበረ። live ዘጠና አንድ አምስት ላይ ደውሉ ስላለ እ ሀሳብ አስተያየት ለመስጠት ነበረ።
ይቻላል።
okay
በቀጥታ ለመግባት ከፈለጉ ስክሪኑ ላይ ባለው ስልክ በሰባ አምስት ቤቱ
አዎ ደውለው መግባት ይችላሉ። ሀሳቦችን በሰባ አምስት ቤቱ።
ለማስተላለፍ ከሆነ ግን ለእኔ ሊነግሩኝ ይችላሉ።
በቀጥታ ለመግባት ነበረ። በቀጥታ ገብታችሁ በሰላም ሀሳባችሁ መስጠት ደውሉና- ትችላላችሁ ስላለ እሺ በሰባ አምስት ቤቱ ስልክ ይደውሉና መግባት ይችላሉ።
እሺ እሺ ብዙ የስልክ ጥሪ ስላሉ በትምህርት ይሞክሩ።
እሺ እሺ እሺ እናመሰግናለን።
ታንኪዩ እሺ